ሄሎ ጤና ይስጥልን ችብችብ እንዴት ነሽ ነው?
ሰላም አስራ ሶስት ኦርደር ነበረኝ እና እሺ ትናንት ደርሶ ያው ያልተቆፈረ መንገድ ተቆፍሯል ብሎ ተመልሶ ነበር። ዛሬ ይመጣልሻል ብላችሁ ነበር። ይመጣል ዛሬ።
በዚህ አሁን ስልክ ነው ስለቆየ ኦርደር ነው።
ያደረጉት?
አዎ፣ የት ነበር ሎኬሽኑ?
ብረታ ብረት
እሺ እ፣ check ላርግና ደው መልሼ እደውልሎታለሁ። የ driver ስልክ ነግሮታለሁ።
እሺ እሺ እሺ